ጤና ይስጥልኝ ኪሩቤል ከ call center ነበር የደወልኩልህ እሺ ሰላም ሰላም አንዱ ባንዳ ሬስቶራንት የሚባል ቤት ከሁለት ቀን በፊት መዝግበን አስተላልፈን ነበረ አንዱ ባንዳ አንዱ አዱ ባርንዳ ሬስቶራንት የሚባል ጣፎ ዘመናዊ ማርያም አካባቢ ማለት ነው እና customer ኡ ትላንትናም ዛሬም ደውሎልን ለጥገና ክፍሎች ሲደውላቸው አልደረሰኝም ነው እያሉኝ ያሉት እና እያለ እኛ ላይ እየጮኸ ነው እና ለምንድን ነው ያልተላከላቸው ካስተላለፍን ሁለት ቀን አልፎናል እኛ
ገና ማርያም ያልሽው አዎ ጣፎ ዘመናዊ ማርያም አካባቢ
check አድርገሽ ደውልሽ ወይ leader ወይ የሆነ ነገር አለሽ ስልክ ወይ leader ቤቱ NA ነው እንትን የለውም leader የለውም ወይም ስልክ ቁጥር ልስጥህ ዜሮ ዘጠኝ አስር ዜሮ ዘጠኝ አስር አርባ ሁለት ስልሳ ሁለት አርባ ሰባት
check አድርጌ መቼ ደውልልሻለሁ አመሰግናለሁ እሺ እሺ